hello ጤና ይስጥልን።
ጤና ይስጥልኝ።
ሎንግ ቲዩብ ነው ምን ልርዳዎት?
አዲሱን የ comedy show ለማየት ነበር።
okay ይቻላል።
detail ትነግሪኛለሽ? ዋጋው ስንት ነው? አድራሻው ሲኤምሲ አካባቢ እንደሆነ አውቃለሁ።
አ- አራት መቶ ብር ነው።
አራት መቶ እሺ። ስንት ሰዓት ነው የሚጀምረው?
አስራ ሁለት ሰዓት ላይ አስራ ሁለት እሺ። አመሰግናለሁ።
እሺ እሺ፣ ታንኪዩ